ጤና ይስጥልኝ ቤት ቤት ዲቦራ ነኝ የማካው የምንረዳው
ቪዲዮ አድርጌ እሺ
አስራ አራት ሺህ ብር አሁን ገብቶልኛል። አራት ሺህ ብር ደግሞ ይቀራል። ለማን አራት አራት ሺው አልገባም አዎ፣ አጠቃላይ አስራ ስምንት ሺህ ብር ነው።
እሺ የቤት ቤት መሆን ሆነ የለበትም።
የደወልክብን አዎ፣
መች ነበር ይዝሮ ያደረግከው ማታ ትናንት ማታ እሺ ትንሽ ጠብቀኝ መስመር ላይ
ሙይሊ ጉዶላሉ ሙይሊ አዎ፣ እንዴት ነው ማለት በቃ በቃ እንደዛ ነው። በ- በዛ ቀብ
አራት ሺህ ነው ያልገባልን ያልከኝ አይደል ሄሎ ወይ አራት ሺው ገብቷል እሺ
አሁን ገባ።
አዎ balanced ነው check አድርገው እሺ፣ አመሰግናለሁ።
እሺ እኔም አመሰግናለሁ መልካም ቀን